ታውቃላችሁ? የእነኝ ሁሉ ሰዎች ስልክ ስልካቸው አላችሁ?
አቤት አቶ ሙሉዬ እንዴት ነህ?
አቤት ሰላም ደህና ነሽ?
ዋልክ? እንዴት ዋልክ?
አለን ባለፈው ቀናንስ ያሉን ሁሉ ቀናንሰን የላከው አይደል?
እ እ ቀንስ ያሉን ያጠፉትን ምናምን አጠፋፍተን የላከው
ቀን ቀን የለውም
አጠፋፍተን ወይ የላከው የባለፈው ባለፈው አጥፍተው ምን በቀይ መስመር ምናምን ያሰመሩበት አለ አይደል?
እሱማ ወጣ አውጥተሃል ማ- ይመልሱ አዎ።
እዛው ላይ ብዛቱ እንደዛው ሲሆንብኝ አይ ጊዜ አይ ሁለት አይደል?
ቦታ ላይ እ ሁለት ቦታ ላይ የነበሩትን እነሱ ወጥተዋል በሙሉ
እም።
እና መንቤ እንድታርገው ብዬ font ኡን ምኑን እ ስታንዳርዱን ጠብቃ ስታደርገው ነው እንደዛ ሊሆን የቻለ ማለት ነው።
እሺ እሺ እሺ እሺ እመቤቴ።
እሺ ላስገባው ስለሆነ ነው። እሺ እሺ አይ እሺ እሺ